ጤና ይስጥልን። ቢጫ ኢትዮጵያ በተራሮ ነኝ። እባክዎ ምንድን ነው?
ሰላም እንቁ ለመጠቀም ፈልጌ ነበር። እናት እንዴት ነው?
እሺ ደንበኛችን እ ቢጂ አይዲ ቁጥሮትን ይነግሩኛል?
እ ቢጂ አይዲ ቁጥሮትን ይነግሩኛል?
አስራ ሶስት አስራ ሶስት ስልሳ አምስት ስልሳ አምስት ዜሮ ሁለት ሀም- ዜሮ ሁለት ሀምሳ ስምንት
ዜሮ ሁለት ሀምሳ ስምንት እሺ ትንሽ ዜሮ ነበር።
ሁለት ሀምሳ ስምንት
ሄሎ ደንበኛችን ሄሎ
እ አንዴ ደግሙልኝና ይደግሙልኛል ቁጥሩን
እሺ የቢ- BG ID የሚለውን ነው አዎ አዎ
አስራ ሶስት አስራ ሶስት ስልሳ አምስት ስልሳ አምስት ዜሮ ሁለት ዜሮ ሁለት ሀምሳ ስምንት